Hello,
ሄሎ
እኔ ለንደን ኪዩብ ነው።
እ እንትን ለትሬኒንግ ክፍያ ከፍዬ ነበረ።
እሺ
አ፣ በም- በየት ነው የምልከው ይላክ የሚል ነገር ነበረውና በሰባ አምስት ቤቱ እም፣ በተላከለው ስልክ ቴክስት ተልክሎት አይደል?
አዎ በተላከለው ስልክ እዛው ላይ ቴሌግራም አለው ፕሮሞሽን አካለው ቶሎኝ
እ፣ በአካል ይሻላል ብያለሁ መሰለኝ።
ችግር የለም።
በአካል በአካል እ፣ post እ፣ መቼ መቼ ነው ያለው ያሉኝ? እኛ
ቀኑን አልወሰንም። ሰኞ፣ ረቡዕ፣ ዓርብ፣ ማክሰኞ፣ ሐሙስ፣ ቅዳሜ ነው።
አዎ እ፣ በአካል ቀኑን አልወሰንም። ከሳምንት አልወሰኑም። አዎ ወስደን ነው። አዎ፣ እ፣
ሰኞ ስለዚህ ካታ የምናሳውቅ ይሆናል እሱ።
በቃ በጣም አሪፍ። ስለዚህ ከቀኑን እናንተ ትነግሩኛላችሁ ማለት ነው።
ቀኑ ሰኞ ሲመጡ እንነግሮታለን። ሰኞ class ይኖረናል።
እም፣ ሰኞ ስንት ሰዓት እንደሚመጡ ደውለን እናሳውቃለን። የመጀመሪያ class ስለሆነ ደውላለን።
በጣም አሪፍ። ስለዚህ በዚህ ቴ- እንትኑን ልላክ እኔ የደረሰኝ ልካለሁ።
ተባምሴቶ screenshot አድርገው ስሞችን እና ስልኮችን አድርገው ይላል። አካል ተማሪ መሆኑንም ይገልጽበታል።
እሺ
እሺ፣ መልካም እሺ፣ ቀን።
አዎ፣ እናመሰግናለን።
ደህና ነው። እሺ ቻው።
አሜን።